የኛውን ትቀጥላለህ ሰላሳ ደቂቃ ከዘንድ በኋላ ያነሳሉ።
hello hello
hello order እንትን የኔ ሰው ነበረና ወደ እኔ የምታስገቢ ነበር።
ምን አለኝ?
order የኔ order ሰው ዮሐንስ ላይ ነው ወደ እኔ የምታስገቢ ነበር አስተን አድርጊኝ።
እሺ ንገረኝ order ነበሩን።
ስልክ ቁጥሩ ልንገርሽ እንትኑ አይመጣም። እኔ order ነበሮች ልጁ ስልኩ አይሰራም።
እሺ ስልክህን ያዘዝክበትን
ሰማንያ ስምንት አሳይን ያደረግኩበት ነው።
ሰማንያ ስምንት ዜሮ አምስት እኮ ሰማንያ ስምንት ዜሮ አምስት ዜሮ አምስት ስልሳ ስምንት ድጋሜ
ስልሳ ስምንት አስራ ሁለት ይኸውልህ ሰማንያ ስምንት
አ፣ አንዴ ድገምልኝ ዜሮ አምስት ዜሮ ዘጠኝ ሰማንያ ስምንት ዜሮ አምስት ስልሳ ስምንት ድጋሜ
ስልሳ ስምንት
እሺ
ስልሳ ስምንት አስራ ሁለት ዘጠኝ ሰማንያ ስምንት ዜሮ አምስት እሺ ቆይ አንዴ ዜሮ ዘጠኝ ሰማንያ ስምንት ዜሮ አምስት
ስልሳ ስምንት
ቆይ አንዴ ሰማንያ ስምንት ዜሮ አምስት ስልሳ ስምንት አስራ ሁለት እሺ አንዴ ጠ- ለምን ሄደሽ አታናግራትም? እሺ። ብሩክ አለማየሁ አግኝቼዋለሁ። ወደ አንተ አስገባላለሁ። በቃ ወደ እኔ አስገብተሽ complete በይ ስልኬ ዘግቷል።
ኮምፕሊት ልበለው። እሺ አዎ አዎ፣ ስልኬ ዘግቷል።